ነሽልኝ በኢንስቲትዩት
Hello፣ አቤት ሰላም ነው።
ሰላም ነው።
እግዚአብሔር ይመስገን።
ታሪክ ማጣራት የሚለው ላይ ልመዘገብ ፈልጌ።
እሺ ይቻላል።
አቤት እሺ ይቻላል። ልመዝግቦት እና እንደውልሎታለን።
እ?
እሺ ልመዝግቦት እና እንደውልሎታለን።
እሺ እሺ።
ስሞቱ ማን ልበል?
ወርቄ አቡሱ
ወርቄ ማን?
አቡሱ አቡሱ
ከዚህ በፊት ተመዝግበዋል እኛ ጋር
እ?
እኛ ጋር ከዚህ በፊት ተመዝግበዋል።
ተመዝግቤ ነበር ግን ሁለት ወር ሊሆነው ነው እና በሌላ ስልክ ነው የተመዘገብኩት። ሁለት ስልክ ነው ያለኝ።
Okay እሺ። ስለዚህ ተመዝግቦ ከሆነ ስልኮትና ስሞትን ላስተላልፍና ይደውልሎታል። እሺ ቆይ አንዴ ጠብቂ መስመር ላይ
እሺ
እ፣ ወርቄ ማን አሉኝ? ምናልባት ተመ- ሲደወልሎት ስልክ አልሰራ ብሎ ሊሆን ይችላል።
ወርቄ አቡሱ ወርቄ አቡሱ ዝዋይ
ስልኮቹን ይንገሩኝ።
ዜሮ ዘጠኝ ሀያ አንድ
ሀያ አንድ ስልሳ ስምንት እሺ
ዜሮ አራት ሰባ ሁለት ዜሮ አራት ሰባ ሁለት ከዝዋይ ነው የደወሉልኝ።
አ አ ዝዋይ ነው
አንዴ መልሰው ይንገሩኝ ስልኮቹን። ዜሮ ዘጠኝ
ሀያ አንድ ሀያ አንድ ስልሳ ስምንት ስልሳ ስምንት ዜሮ አራት ሰባ ሁለት
እሺ እሺ፣ እናመሰግናለን። እንደውልሎታለን።
እሺ እህቴ፣ እሺ እሺ ሰላም ያውሉ። መልካም ቀን